hello hello ጤና ይስጥልኝ።
አይደለም፣ ተሳስተዋል።
ሰላም ከቺፕቺፕ ነበር የምንደውልልዎት።
ከምን ከምን?
ከቺፕቺፕ ማርቆስ አይደለ?
አዎ፣ ማርቆስ አዎ፣ አዎ፣ አዎ።
አዎ። እ፣ ድንች order አድርጎ አልመጣልዎትም ነበር
እ፣
እና ለነገ እንላክልዎት፣ ነገ መረከብ ይችላሉ።
እ፣ አያስፈልግም በ- ብዬ ነበር። ጠዋትም እኮ ተነግሮኝ ነበረ።
እሺ
አዎ።
refund ነው የፈለጉት? ብሩን ተመላሽ እናድርግ።
እንግዲህ ያው ቤት- ቤት አሁን ውጭ ነው ያለሁት።
አዎ ግን ለነገ ነው የምንልክልዎት።
ለነገ ነው የተባለው።
አዎ ለነገ እኮ ነው፣ አሁን ለዛሬ አይደለም። ለነገ አዎ፣ ገባኝ።
እንላክልዎት።
አይ አዎ፣ አሁንማ መሸ እኮ። እም። እ፣ እስቲ ቆይ እኔ አሁን እ፣ ምንም አልገባኝም፣ ግን እንዴት እንደሆነ እስቲ እ፣ ጠይቄ እንትን ገርጂ ነው እላለሁ።
አይደለ? location ኡ። እሺ ወይም መልሰው ይደውሉልን።
እሺ፣ እሺ።
እሺ እሺ፣ መልካም ምሽት።